ሰላም ጤና ይስጥልኝ ቸብቸብ።
ሰላም እንዴት ናችሁ?
እግዚአብሔር ይመስገን።
አለን። order አልመጣልንም ነበር።
ምን?
አርብ የታዘዘ ሽንኩርት።
ሌሎቹ መጣው ነው ዛሬ
አይ አልመጡም፣ ግን ይሄ አርብ የታዘዘ ነው። ይሄ ከዛ በኋላ የታዘዙት መጥተዋል።
ይንገሩኝ እስኪ ስልክ ቁጥር።
ዜሮ ዘጠኝ አስራ አስራ ሁለት እሺ ሰባ አንድ እሺ ሰባ ሰባት
እሺ።
ሰባ ዘጠኝ
ምን ነበር የቀረው?
ሽንኩርት
ኤልፎራ ነው።
አዎ
አዎ ኤልፎራ ሰሞኑን ነበረ ነው ወይ ሪከን አድርግልዎት አስር እንዴ?
ኪሎ እህ ቅዳሜ ዕለት የታዘዘ ሆነ። እስከዛ ሄደ አንድ ሳምንት አምጣችሁት ነው እንትን
አዎ ቆይ- አዎ ዛሬ ችግር ነው እ?
ለሐሙስ ላክ-
ሄሎ ይቆርጣል ስል ሄሎ
ወይ አይሰማም ይቆራል ኮኔክሽን ተጋረ ስለሆነ አዎ ለሐሙስ ላስገባልዎት ይግባ።
አሁን አሁን አሁንም እኮ አለ ኦርደር ላይ አለ አይደል? አሁንም የተቀበላችሁ ነው አይደል? እሱ
አለ ግን አሁን እ።
አሁን ድንገት check አድርጌ ነበርና እሺ።
እ፣ store እንዳለ ስለተነገረ አዎ የኛ order በጣም ቆየ ነው ብዬ ነው። እሺ እ? ዓርብ ዕለታ ሰላም። ወይኔ በጣም ይቆራረጣል ስልክ።
ሄሎ ወይዬ